ህልም ህልም ህልም ልበል በነጋቷ ህልም ህልም ህልም ህልም ልበል በነጋቷ ስትለይኝ ስትሸሸኝ አየሁ ህልም ህልም ህልም ህልም አልኩኝ ተነስቼ ህልም ህልም ህልም ህልም አልኩኝ ተነስቼ ስትረዱኝ ወዳጄን አይቼ በሌሊት እንቅልፊ አልጋው ላይ ተኝቼ አልጋ ላይ ተኝቼ ያመንኳት ወዳጄ ስትሸሸኝ አይቼ ስትሸሸኝ አይቼ ባላወኩት ነገር እርግፍ አርጋኝ ሄዳ እርግፍ አርጋኝ ሄዳ ብቻዬ ስጨነቅ የኔ ቆንጆ ሆኖብኝ ዶበደ የኔ ቆንጆ ሆኖብኝ ዶበደ ተረበሸ ሆዴ ወየው ጎዴ ስትነቂ ስትሸሼ መውደዴ ወየው ጎዴ ወዳጄ ወዳጄ ወዳጄ ተሰላት ፊቷን ስታዞረው ስማጸናት ስለምናት ስትሸሸኝ አየኋት ወዳጄ ወዳጄ ወዳጄ ተሰላት ፊቷን ስታዞረው ስማጸናት ስለምናት በሌሊት አየኋት ህልም ልም ህልም ልም ልበል በነጋቷት ህልም ልም ህልም ልም ልበል በነጋቷት ስትልህ ስትሸሸኝ አየሁ ህልም ልም ህልም ልም አልኩኝ ተነስቼ ህልም ልም ህልም ልም አልኩኝ ተነስቼ ስትርህኝ ወዳጄን አይቼ እኔ እንደ በፊቱ ሆኜ ሳጫወታ ሆኜ ሳጫወታ ደርሶ እንደ መቅበጥበት እንደ ልጅ ሲያደርጋት እንደ ልጅ ሲያደርጋት በሆነው ባልሆነው ምክንያት ፈለጋ ምክንያት ፈለጋ ልታይ ስትሄድ አየው የኔ ቆንጆ ኩርፊያን ሰበብ አርጋ የኔ ቆንጆ ኩርፊያን ሰበብ አርጋ ተቸገርኩኝ እኔ ወየሆኔ ያለሷ ብቻ የምሆኔ ወየሆኔ ይቅር መለያየት እያልኩ ስከተላት ባንቺው ሚስጥረኛ በሚወደሽ የዋለቤ እያልኩ ስለምናት በናፋቅ አይኖቼ ባቀፉሽ እጆቼ ተያይ ሆነን ስላት ስማልጸናት ስለምናት ስትርቀኛ የሆን ህልምልም ህልምልም ልበል በነጋቷት ህልምልም ህልምልም ልበል በነጋቷት ስትለይ ስትሸሸኝ አየሁ ህልምልም ህልምልም አልኩኝ ተነስቼ ህልምልም ህልምልም አልኩኝ ተነስቼ ስትርቀኝ ስትሸሸኝ አይቼ ሲጨነቅ ስጠበብ ባንኜ ነቀቼ እንቅልፌ ነቀቼ ያስጨነቀኝ ሁሉ እንዳልሆነ አይቼ ተገፋፍቼ ህልምልም ብያለው የኔ ቆንጆ እኔው ተነስቼ የኔ ቆንጆ በቷ ተነስቼ ሰው ወዳጁ ሲያጣ አወይ ጣጣ መለየት መራራቅ ሲመጣው አወይ ጣጣ እንዳውሎ ነፋስ እየበታተነኝ መዳከሜን አይቶ አቅሜን አውቆ ሊያዋለለኝ ህልም እንኳን ፈተነ አያድርስባችሁ እንደኔ ያለውን ወዳጅን እያጡ ቤቱም ደጆም ከሚጨልም ይበልልምልም ቀን እንዳውሎ ነፋስ እየበታተነኝ መዳከሜን አይቶ አቅሜን አውቆ ሊያዋለለኝ ህልም እንኳን ፈተነኝ አያድርስባችሁ እንደኔ ያለውን ወዳጅን እያጡ ቤቱም ደጁም ከሚጨልም ህልሙም ይበለል ህልሙም ይበለል ይበለልበል ይበለልበል ህልሙም ይበለል ህልሙም ይበለል